ጤና ይስጥልኝ ቻኖሌ
ሚለው ገቢው ነበረ ይማየ እሺ፣ ኦርደር በኦርደር ልታረጊ ነው?
አይደለም ላረጋግጥ ነው። ሰ- በኦርደር ነበር ሰማንያ ስምንት ስልሳ አርባ ስድስት ኦርደር አልተቀበላችሁም።
ምን ነበረ?
እ፣ አንድ ሀፍ ቺክን ሳላድ ይሄ ተሰርቶ እኮ ተሰጠው እናቴ።
ወስዷል።
በቃ ሻው እማዬ ተሰጥቶታል እናቴ። እሺማ ደውለህላቸው ግን ችክና